ሄሎ ሄሎ፣ ጤና ይስጥልኝ። የእኛ እርጥብ ነው።
አዎ የት እሺ፣ ከ beU ነበር።
እሺ እና በ order number መቶ ሁለት ዘጠና ሰባት ሰላሳ ሰባት order አልተቀበላችሁም።
አዎ ተቀበለናል።
driver እኮ አልታዘዝንም አሉኝ አለ።
አረ ሰርተን እንትን ብለናል።
አልቋል ተሰርቶ።
አልቋል። አዎ አልቋል እኮ
እሺ፣ እሺ።
እሺ አንድ አንድ ነች አይደል አዎ፣ አንድ special እኮ አንድ አዎ
እሺ፣ እሺ። በቃ እነግረዋለሁ driver አዎ እሺ እሺ እና